ጤና ይስጥልኝ ሁለቱን ነው በአካል የምንረዳዎት?
ብር ማስተላለፍ እምቢ አለኝ ሲሉ አስተላለፍኩ።
deposit ነው?
አዎ ከቴሌ ብር እምቢ አለኝ።
እሺ በፊት እንደሚያስገቡት ይገቡና ቴሌ ብርን ከመረጡ በኋላ ወደ ጎን አድርገው ከ scan ኡ ወደ ጎን የቴሌ ብር ይመጣልዎታል እና እዛ ላይ የሚሉትን ያስገቡና ከዛ verification code ይላክልዎታል። ያን አስገብተው ይሰራሉ ማለት ነው። ለጊዜው በዚህ ይጠቀሙ።
okay ለማውጣትስ?
ለማውጣት እምቢ ካሉት እሱ ገና እያስተካከልን ስለሆነ ወይም ሲስተካከል መልሰን እናሳውቆታለን። በዚህ ስልክ ነው የምንደውልልዎት?
አዎ እሺ በዚህ እናሳውቆታለን።
እሺ፣ እናቴ፣ እሺ፣ መልካም thank you፣ እሺ